ሰላም ጤና ይስጥልኝ። ዶም ዩቲዩብ ነው። ሰላም ጤና ይስጥልኝ። ሂላ ጤና ይስጥልኝ።
ሰላም ሰላም ነው።
እንዴት ነሽ?
ደህና ነኝ። ደህና ደህና ነኝ።
ዶን- ከዶን ኪቱብ ነበር ድ- አዎ
አየ- ዶም ዩቲዩብ ነው የደወልሽው። ምን ልርዳሽ?
ደህና ነኝ። እ- እ- እና እሺ፣ እና ዶን ኪቱብ መቅረብ ፈልጌ ነበር።
ለወላጆች ነገራቸውና እነሱ ይደውሉልን። እሺ እሺ